ጤና ይስጥልን።
ጤና ይስጥልኝ።
ምን ደርሰዋል?
አዎ መኪና ፈልጌ ነበረ። Dzire ሁለት ሀያ ሀያ አንድ ምን አሉኝ?
Dzire ሁለት ሺ ሀያ አንድ መኪና ፈልጌ ነበረ።
ሀያ ሁለት ነው ባንክ- ያለን።
ሀያ ሁለት ነው ያለው
ሀያ ሁለት አለን።
okay፣ በ- በ- ከባንኩ የተያዘ ነው።
አዎ እሺ፣ ሀያ ስንት ሀያ ነው?
ሁለት አለን።
እሺ፣ ስንት ነው ዋጋው? ሄሎ